ሄሎ
ሄሎ ሰላም ጤና ይስጥልን። ቴሌቪዥን ብር ሽልማት አግኝቼ ነበር። ብክል
ምን ገብቶሎት? ምን የሚል message ምን የሚል message ገብቶሎት?
ሀምሳ ሺህ ብር አሸንፏል። እንኳን ደስ አለዎት። ዛሬኑ ያውጡ ምናምን የሚል ዛሬኑ አውጣ የሚል ነው የገባው።
እስቲ ትንሽ ቆይተው በ system እንዲታይለት መልሰው ይደውሉ፣ ወይኔ መልሼ እደውላለሁ።
እሺ፣ እሺ፣ ይደውላሉ።
እንደውላለን። አዎ እሺ ከሆነ ዜታ የታ እንትን ሂጅ ነው መውሰድ የምችለው?
game ኦቹ ሲጫወቱ ነበር።
አ
ሀምሳ ሺ አምስት ሺህ ነው ሀምሳ ሺህ አይደለም።
አ እሺ
አምስት ሺህ ከሆነ በቴሌ ብር ይገባሎታል። game ኡን ከ- እሺ።
ሲጫወቱ ከነበረ ነው በ system ታይቶ
አ
በቃ በሲስተም ይታያል። እደውላለሁ።
እሺ